ጤና ይስጥልን። ቤስት ቤት ነው ምን ልርዳው።
እንትን ትፈልጌ ነበር ብር ወደ ንግድ ባንክ አዞሬ ከቤት ቤት ሶስት መቶ ብር መች ነበረ withdraw ያረከው?
አሁን ትንሽ ቆይቼ ከሰላሳ ደቂቃ ነው ምናምን በዚህ ስልክ ቁጥር አይደለም ግን እሺ ንገረኝ ስልኩን።
ዜሮ ዘጠኝ አርባ ሁለት እሺ
ዘጠና ሁለት እሺ አስራ ዘጠኝ አስራ ሶስት ንግድ ባንክ ይቻላል ማዘዋወር?
of course ታው ይቻላል። አንዴ check አደርግልሃለሁ ጠብቀኝ።
እሺ።
ሄሎ
አቤት።
ወደ ኢብራሂም አብዱሽኩር ነው።
አዎ።
አንድ ሺ ሀምሳ ሶስት አስራ ሶስት ሰላሳ አምስት ሀምሳ ሰባት አርባ አራት አንድ ሺ ሀምሳ ሶስት አስራ ሶስት ሰባ አራት አራት አይደለም አንድ ሺ ሀምሳ ሶስት አስራ ሶስት ሰላሳ አምስት ሰባት አርባ አራት
ሰባት ሰባ አራት አዎ ሰባት አርባ አራት አዎ
በቃ እሺ process ላይ ስለሆነ ነው። እሺ process ማድረግ ስላለበት ነው። ይገባልሃል። ትንሽ ጠብቀው።
እሺ ለደወሉ እናመሰግናለን። መልካም ምሽት።
ይቆያ አይቆየማ ብዙ አይቆይም።
እሺ እሺ እሺ፣ መልካም ምሽት።